hello ጤና ይስጥልኝ።
ሰላም ጤና ይስጥልን።
ቤስት ቤት ነው አይደል?
አዎ
እንትን with dollar አዝዤ ነበር።
እሺ ስንት ብር ነበረ?
አርባ ሺ
ቤስት ቤት ቁጥር ከይ ነው?
አይደለም ዜሮ ዘጠኝ እሺ ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዜሮ ዜሮ አንድ
ዜሮ አንድ ሰባ ዘጠኝ አስራ አንድ ሰባ ዘጠኝ አስራ አንድ መቼ ነበር ያረካው?
አሁን
እሺ check ላድርግልሽ መስመር ላይ ጠብቀኝ።
እሺ እ፣ ልጠብቅ ወይስ ል- እ፣ አዎ ቆይ ጠብቀኝ እሺ።
አድርገው ቴሌብር ቁጥር ዜሮ ዘጠኝ ዜሮ ዜሮ ዜሮ አንድ ሰባ ዘጠኝ አስራ አንድ ነው።
አዎ አዎ
እሺ ገብቶላል። እሺ አሁን check አድርገው።
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
እሺ፣ መልካም ቀን።